ወለጋ
ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
የምንረዳው ሪፖርት ነው።
ቴሌግራም ጋር ልኬላችሁ ነበር ሁሉም ፋይል ላክልኝ ተብዬ ግን አይታችሁ ዝም አይታችሁ ሲም ብሎ ነው የቆመው የቆመው ምንድን ነው የምትሉኝ ነገር ካላችሁ
ቴሌ- ስልክ ቁጥር ጠይቃኖት ነበር።
አዎ ስልክ ቁጥር ልኬያለሁ አሁን መቼ ነው?
አሁን ማን ነው ስሞት? የቴሌግራም
የቴሌግራም ዮሴፍ
ስልክ ቁጥሮትን ይንገሩኝ። የላኩትን አስራ- የላኩትን ነው የላኩበትን የላኩትን
እ፣ የላኩ- የላኩትን ስልክ ቁጥር ሰላሳ ሰባት አሁን ሀምሳ ላኩ አራት- ብለኖት የላኩትን ስልክ ቁጥር ይንገሩኝ።
ሰላሳ ሰባት ሀምሳ አራት ዜሮ ሰባት ሀያ አራት
አስተላልፈንሎታል። ደንበኛችን ይጠብቁ።